password ኡ እኮ አልተላከልኝም። for እንትን ብዬዋለሁ፣ forget ብዬዋለሁ።
የምን password?
password ኡ ጠፍቶብኝ ነበር የዚህኛው እና forget password አልሽው?
እንትን አልኩታው ግን እምቢ አለ።
forget password ስትይ አልመጣም አልመጣም
እኮ ይልሽ። እንደ አዲስ refresh አድርጊውና ከዛ በኋላ እንትን በይው፣ login በይው። ከዛ ቁጥርሽን አስገቢ። ከዛ እንትን በይ፣ forget password በይ። ቁጥርሽን ስታስገቢ password ጠይቅሽ አይደለ?
እሺ forget password በይው። ከዛ SMS ላይ ይላክልሻል one time password። መጀመሪያ ግን refresh አድርጊው። ምና- ምናልባት connection ይሆናል ያላከልሽ message
እሺ ወይ ደግሞ ገብተሽ ይው። እሺ message ውስጥ ልኮልሽም ላይታይሽ ይችላል። ምናልባት ከላይ ካልመጣ space ከሌለው
እሺ ሞክሪው አሁን እሺ።
እሺ